እንትን
ሄሎ ሄሎ፣ ታመነ አቤት፣ ሰላም ነው አለን አለን። እኔ የምልህ የዛሬ PDF ላይ ሰለሞን የሚባል
የት ነው?
ቀጨኔ ቲሸርት ይዛል የለም የለም፣ አልመጣም።
አልጫንክም? እሺ እ
እሺ፣ እሺ ቻው።